ሄሎ ሰላም ጤና ይስጥልኝ። በፊት በይ
ካሸር ነኝ ወይም ባ- ባጫ ነኝ።
እሺ በቃ
ይኸው ብር አስገብቼ እስካሁን አልገባልኝም። ፋይናንሱ አሁን ላይ ላይ አልገባችም እስካሁን ድረስ።
ብር አስገብቼ ማለት ዲፓ እንትን ነው የመቁረጫ አዎ የመቁረጫ ማለት ነው። ያው እን- ካሸር ነኝ ኤጀንት ነኝ ማለት ነው።
እኮ አናገርካት ግን አ ስልኳም አይሰራም ምንም የለም። ከገባች አራት ሰዓት አልፏታል። ወደ ላይ
እሺ እሺ እኔ ልደውልላትና እነግርሃለሁ።
እሺ እሺ በቃ